hello hello ወይ ወይ ይሰማል።
ጤና ይስጥልኝ። ከ Best Bet ነው የምደውለው።
አየ አየ
እሺ መጀመሪያ የላክልን መቶ መቶ ብር አይደለ stake ያደረኩን የላከው በመቶ መቶ ብር ነው የላከው መጀመሪያ ላይ አይደለ?
አዎ ታዲያ account history ላይ የሚያሳየው የት አለ? በመቶ ብር የተቆረጠ
በመቶ መቶ አይደለም አንድ ላይ ነው ሁለት መቶ ሁለት አባ መቶ መቶ እንደዛ ብሎ አይደለም የሚመጣው እኮ መቶ ብር ከመጣው መቶ ብር ነው የሚ- አይደለም መጀመሪያ ላይ የላከው እንደዛ ነው አይደለ?
ሁለት መቶ ነው መቶ መቶ ብር ሁለት መቶ አንድ ላይ ማለት ነው። አንድ ቤት ሲደረግ ሁለት ስትነሳ አንድ በመቶ አንድ በመቶ ሁለት ሲያደርገውና ደምሮ እኮ ነው የ- የላከው ሁለተኛ ላይ ያለው ነው ትክክል የሚሆነው።
ሁለቱም እንደዛ ነው የላኩልሽ። ግቢና የይሽ ከሆነ ግቢና እኔ እኮ ስክሪንሻቱ አለ ይሄ እኔ እኮ ሳት አይደለም ግቢና የላኩልሽ ሁለት ቤት ሲንግል ሁለት ይልሽና ቴንዱ ከዛ ሁለተኛ ላይ ደግሞ ዲቴል ውስጥ ያለውን ደግሞ እዩ አንድ አስራ ሶስት ቁጥር አንድ ደግሞ ካርድ ዶዝንን በመቶ መቶ ብር ከዛ ሁለት መቶ እኮ ብር እዛኛው ላይ መቶ መቶ ብር ነው አይደለ የሚለው
እኮ አንድ ላይ ነው። አንድ ቤት ነው። አንድ ቤት አንድ ወረቀት ላይ ሁለት አባባይ ተጠራ ማለት ነው። አንዱ አስራ ሶስት ቁጥር ነው። አንዱ ደግሞ ሰላሳ ሶስት ከሀያ አምስት ከሰላሳ ስድስት ዶዘር ነው።
ሁለተኛውስ
እ ሁለተኛው ደግሞ አስራ ሶስት ቁጥር እዛው መካሳ ይሻል። አስራ ሶስት ቁጥር ኤግዛክት ሶስት መቶ ብር ይወጣ። ሁለተኛው ደግሞ በመቶ ብር ሶስት መቶ ብር ይወጣ። ከዚ ሰመሪ አርግቶ በሁለት መቶ ብር የተያዘ ፓስ ይባል እንደዛ አይነት hello hello hello ቆይ አንዴ እ? ይሄኛው ይሄኛው ይሄው ቅድም ያሳየሁሽ
በመቶ ብር ነው ያገኘሽ የመጨረሻው።
አዎ የመጀመሪያ ላይ ያለውን ያሳየሁሽ እኮ ያው እዛ ላይ እኮ ተጫወተ የሚለው spin ነው። እዚህኛው ላይ ደግሞ ያለው ኳስ ነው።
ከላይ ግን አለ እኮ እንትን ይኸውማ ይኸውልህ ኳስ ነው የምትለው እሷ ልንገርህ እስቲንቱ ሲለክስ አይደለም ፉትቦል የሚለውን በርቷል ለክስ ከዛ በኋላ እስቲንቱ ውስጥ ነው የምታገኘው ፉትቦል ስላለ ኳስ ነው ማለት አይደለም ወይ በስልክሽ አውጥተሽ ቼክ አድርጊ ፉትቦል የሚል በርቷል ይኸውልሽ።
ታውቃለህ ከዛ በኋላ ውስጥ ላይ ሶስት ያለት ነክስ እስቲንቱ ታገኛለህ
ይሄ እዛ መቶ መቶ ብር ነው የከፈለኝ ያለው ደግሞ ስፔን ነው።
ይሄ ነው ፉትቦል እ?
ይሄ ነው ፉትቦል ፉትቦል ይላል ያው ከስሎ ቤት ነው ጌሙ ግን እዛ ላይ ነው የሚገኘው ነው የሚለው ስፔን ይሆን ነበር ነው።
በርቷል ላይ ጊዜ አሁን እኔ ልንገርህ ቨርቹዋል ላይ ነው የሚገኘው ነው የሚለው እና እንኪ ከዛ ፉትቦል የሚል እንኪ
እሺ መጀመሪያ ላይ ይሄን
እሺ spin ነው።
ሁሉ- ሁሉም ያሳየው history ሌላም history ህን እኮ አለ አይደለ? ሌላ እኮ እንደዚህ አዎ አዎ እኮ ነው የሚመስለሽ። ምን ኳስ ነው? እሺ
ይሄ
እስቲ ጉዳይ አስረዳኝ።
እ?
ይሄ እኮ ሀያ አምስት ይሄ መጨረሻ የጨረሰበት ቀን ነው። ይሄኛው ደግሞ ሀያ አምስት ዜሮ ሁለት ነው።
ይሄ ዛሬ ነው አዎ ሁለቱንም እሱ በአንድ account ነው የተጫወታለሁ
የትኛው እያለን ያለው እያለን መቶ ብርም አሁን ይሄ እዚህ ጋር የተጫወተው ሁለት መቶ ብርም አንድ አይነት ነው።
ሁለቱም አንድ ነው ነው የሚለው አንድ አይነት ነው
እሺ እሺ እስኪ ትምህርት ምን ይላል?
ሄሎ መልሼ እደውልልሃለሁ